hello ጤና ይስጥልን ችብችብ።
ጤና ይስጥልን ሰላም ነው?
ሰላም
እ ደጋግሜ ደወልኩኝ። ነጭ ሽንኩርት ዘገየብንና
መች ነበር order ያደረጉት?
እሁድ ወይ ቅዳሜ ነው order ያደረግነው
እሺ የት ነበር location ኑ?
አዲሱ ገበያ።
ትናንት ተደውሎሎታል ከቢሮ?
አልተደወለም።
ማታ ላይ አልደ- አልተደወለም?
okay ማታ ላይ አላወቅኩም። ምናልባት leader አይደለሁም እኔ member ነኝ። ለ leader ሯ ተደውሎ ከሆነ ሊሆን ይችላል። ግን እሷም ዛሬም ስትደውል ነበር የዋለች።
እምዬ ሙሉ ነው?
አዎ መየሙ አዎ እምዬ ሙሉ። okay እሺ የ driver ስልክ ልንገሩት።
እሺ ዛሬ ነው ዛሬ አዎ አዎ ለ- ለዛሬ አዎ ለዛሬ እሺ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ድጋሜ ሀያ ዘጠኝ አዎ ሀያ ሀምሳ ሰባት እሺ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት አዎ አሚር ይባላል ይደውሉለት።
እሺ እሺ እሺ እሺ ናቸው